Hello ሶል እንዴት አደርክ?
ሰላም አደርሽ?
አለን አለን።
አለን።
return ኖቹ ትላንት እነዚህ ብቻ ናቸው
ሪተርን ሪተርን ላይ የወጡት ተመላሽ ተመላሽ የሆኑት እነዚህ ብቻ ናቸው። ሶል አዎ እንትንን አላገኘሁትም እ፣ እየደወልኩለት ነበረ ስልኩም አልሰራም ስላለኝ እኔ ማታ ላይ እኮ check አድርግልኝ ምናምን ያልኩ ሴት አሁን return ላይ ስገባ የለችም።
አዎ አዎ እኮ ስ- ስደውልለት ስልኩ አልሰራ ብሎኝ እ፣ ለያብ ስራ ነግሬዋለሁ okay ምንድነው ስራ- የሚሻለው? ትላንትም መልሻለሁ እያለች ነበር የሆነች ማርታ የምትባል ዜ- ማክዳ የምትባል ሴት ከጀሞ ደውላ እ፣ ድንች መልሻለሁ ድንች አልደረሰኝም አለች። እዚህ ጋር እንደወጣ ነው የሚያሳየው ሶፊያድ ይላል።
Okay። እኮ ሶፊያድ ሶፊያድ ትናንትና ስልኩ ምንም ሊሰራልኝ አልቻለም አንቺ ካልሽኝ በኋላ እ፣ ሞክሬለት ሞክሬለት ሊሰራልኝ አልቻለም እና አሁን ያብ ስራ ቼክ ያደርጓል ኦኬ ነግሬዋለሁ check ያድርገው ለያብ።
እሱ ጋር ተመላሽ ይኖራል። እና የማክዳ ደግሞ ዛሬ ሽንኩርቱ እየመጣልኝ ነው ግን የትላንቱ ድንችስ እያለች ነው። እንዴት ነው ማ- የሚሆነው? ማክዳ
እኮ አንድ ላይ ሄድላታል እሱ
okay አንድ ላይ ይወጣል።
ለያብ ስራ ነግረውና አንቺ እንትኑን ብቻ forward አድርጊልኝ ቴሌግራም ላይ ቴሌግራም ላይ እልክልሃለሁ የድንቹን order የድንቹን ማለት ነው እንደወጣላት። እሺ እንዲወጣላት አለ።
ሽንኩርቱን የያዘላት ናትናኤል ነው። እሺ እልክልሃለሁ ሽንኩርቱ።
በቃ እሱንም አንድ ላይ ናትናኤል ይዞላት እንዲሄድ ማለት ነው።
እሺ እሺ ላኪ አሁን ላኪ ቴሌግራም እሺ